Hello?
Hello አቤት።
ጤና ይስጥልኝ። ሰላም ነው?
ሰላም፣ ምንድን ነው?
ይህ ቻትኪ እንትን ነው betting ቻትኪ? አዎ፣ ልክ።
voucher deposit አድርጌ ነበር እ፣ አልገባልኝም እስካሁን ቁጥር ሰጥታኝ በዚህ ስልክ ደውል አለችኝ።
እ?
ቁጥር ይህን ስልክ ሰጥታኝ በዚህ ስልክ ደውል ብላ አሁን ሰጥታኝ ነው እ፣ voucher deposit አድርጌ እሺ፣ ስንት ብር ነበር?
አልገባልኝም። መቶ አርባ አምስት ብር መቶ አርባ አምስት ብር
እ፣ confirm ይደረጋል። እ፣ አንድ ጊዜ ግን ቁጥሩን እያሳየኝ ስላልሆነ እዚህ ጋር ስልክ ቁጥሩን ስልክ ልንገረው?
ይገርምና እ አዎ ዜሮ ዘጠኝ deposit ያደረኩበትን ነው አይ ይሄ አሁን የደወሉበት withdraw ባደረጉበት ነው ያለ የደወሉት ይሄ ወይም ልድ አ withdraw ባደረኩበት ነው አሁን የደወልኩት። አዎ አ እሱ ዜሮ ልንገር ዘጠኝ ሰላሳ
እሺ
ሰላሳ ሀምሳ አምስት 55
ሀያ ሶስት አስራ አምስት 23 15
አዎ አንድ የእርስዎ ነው ተይ ብዬ እደውልሎታለሁ። እሺ እያሳየኝ ስላልሆነ ይቅርታ
ችግር የለውም።
አንሱልኝ። እሺ